ጠረጴዛ ኢትዮጵያ የምንረዳው ግማሹን ብልሽት
draft machine ተበላሽቶ ብዙ ነው። እባክዎትን busy አይደሉም እንዲያው ይህ ነበር ልንገርሽ።
ደንበኛችን ድምፆት ይቆራረጣል። ምን አለ እንዲቀጥል?
ይህ ነበር ይህ ነበር ልንገርሽ። አሎ እሺ አይሰማም?
ይንገሩኝ TIN number ይህ ነበር ሶስት ዜሮ
ይሰማል። TIN number ሶስት ዜሮ ይንገሩኝ። ዜሮ ዜሮ ሶስት ዜሮ ሶስት ዜሮ ሀምሳ ዘጠኝ
እሺ
ሰላሳ ሰባት ዘጠኝ ስልሳ ሶስት ሰላሳ ሰባት ዘጠኝ ስልሳ ሶስት ሰላሳ ሰባት ዘጠኝ ስልሳ ስምንት ሶስት ሶስት
እሺ እባክዎትን መስመር ላይ ጠብቁ እያየሁ ነው። ህይወት ሸማቾች ቁጥር ሁለት ነው ደንበኛችን የቤት ውስጥ አዎ አዎ አዎ እሺ፣ draft machine ኑ ምንድን ነው የሆነ ቦታ አላቀዘቅዝም ያለው?
እ፣ ይኸውልሽ ትናንትና እንትን ተብሎ ተገጥሞ ነበረ። እኔ staff ነኝ። እሺ ተገጥሞላቸው እሺ።
ነበርና እ፣ እሺ።
general service ሄዶ ተገጥሞ ነበር ትናንትናና ከተገጠመ በኋላ እየሰራላቸው አይደለም። አያቀዘቅዝም፣ በረዶ አይሰራም።
okay ከተሰራ በኋላ ማለት ነው። ተበላሽቶ ነበር የተሰራው።
ተበላሽቶ ነበር የተሰራው። ያው ተ- ሲገጠምም አልተሰራም ማለት ነው።
okay እሺ፣ ሙሉ ስማቸውን ይንገሩ።
የእነማንን የእኔን ነው ወይስ እ፣ የ- ባለቤት እ?
የቤትን የ- ባለቤት ከ- ነው።
እንትን ነው የህዝብ ነው ሸማቾች ነው okay ሸማቾች።
public ወይ
እሺ የት አካባቢ ነው የሚገኘው?
ቀጨኔ አካባቢ
ቀጨኔ ስልክ ቁጥር እርስዎ የደወሉበትን ልመዝግብ።
ይቻላል።
ቅሬታው ስለሚመለከተው አካል አስተላልፍለዎታለሁ። የጥገና ባለሙያዎችን ሄደው ያዩላቸዋል ምን እንደሆነ።
አዎ፣ ቶሎ ቢመጡ አሪፍ ነው። እሺ ስራ እየተሰራ ስለሆነ እዛ promotion እየተሰራ ስለሆነ ስራ እሺ ቶሎ ቢመጡ አሪፍ እናግራችኋለሁ።
urgent ብለሽ ያስፈላል።
እሺ እሺ ደንበኛችን ሌላ ምረዳዎት ነገር አለ?
በጣም አመሰግናለሁ።
ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንልን።